hello ሰላም ጤና ይስጥልን Best Bet
እ
hello ሰላም ጤና ይስጥልን Best Bet ነው።
አ ደህና ናቸው?
አለን አለን። እንዴት ነህ አባቴ?
አዎ Best Bet እንትን በቃ ዝ- ለብር በቃ አንድ በቃ ብር የሚበላው ታውቃለህ?
withdraw ነው ወይስ deposit?
አ- እ deposit ነው withdraw?
እን እኔ ነው የላኩለት ለሰው በቃ ወልዴ ለማን ማለት ነው።
ልከህ? እሺ እኔ ነው የላኩለት ታውቃለህ?
እሺ በቃ ሰውየው ደግሞ message ኡም አልገባውም።
ከ በቴሌ በ- በቃ እኔ በኢንተርኔት ላይ ማለት ነው Best Bet ውስጥ ላይ ከምንድን በቴሌ ነው ብር ነው የላክለት?
የላኩት
በምንድን ነው የላከው?
በቴሌ ብር ነው የላኩት።
እሺ ከቴሌ ብር አካውንት ወደ እሱኛው አካውንት ነው የላክለት?
አይ በ Best የኔ Best Bet እ በእሱ ቴሌብር አካውንት ነው የላኩለት በየሱ ቁጥር እሺ አልገባም።
message ም አልገባም። ብር ከኔ ጋር ደግሞ ወጣ ብር ከአንተ ወጥቷል። ከዛ ወደዛ አዎ።
ወደ ቴሌ ብሩ አካውንት ግን አልገባም።
አዎ message ኡ ለሱ አልገባም። የኔ ደግሞ በቃ የኔ balance ደግሞ ወጣ
እሺ ስልክን ትነግረኛለህ?
ዜሮ ዘጠኝ
እሺ ሰላሳ ሶስት እሺ ሰላሳ አንድ እሺ አስራ ሁለት አርባ አንድ
ስንት?
አራት መቶ ነው የላኩለት ሰላሳ ሶስት ሰላሳ አንድ አስራ ሁለት አርባ አንድ ትላንት ነው ማታ ማለት ነው።
ትናንትና ነው።
አዎ ማታ ማታ ማታ ወደ ሰባት ሰዓት ላይ ሌሊት ወደ ሰባት ሰዓት ያህል ነበረ
እህ፣ እሺ
እ እሺ ሮዝ- አንድ- እ አንድ የላኩት ቁጥር ልልሽ።
no አይ ችግር የለውም። ቆይ ልየው።
እሺ እህቴ።
አሁን pending ላይ ነው እያሳየኝ ያለው እና እሺ ወደ ቴሌ ብሩም ስላልገባ አሁን ለሳንቲሞች አሳውቅልህና
እም፣ ከዛ manually ያስገቡልሃል ማለት ነው።
እሺ ያው አሁን እነግራቸዋለሁ። እስከ ጠዋት ከደረስ ይገባልሃል። እሺ እ እስከ ጠዋት ይገባልሃል።
message ኡ አሁን እኔ እንትን እልላቸውና እልክላቸውና አዎ በእናትህ አ- አሁን message ብቻ ላክለት በእናትህ።
ለሳንቲሞች message እየላኩላቸው ነውና
እሺ አሁን
አዎ እሺ ማሴጅ ብቻ ያ ቁጥር አስገቢ አንቺ በቃ እኮ ነው ያን ብቻ በሜሴጅ እየላኩላቸው ስለሆነ እም፣ ከዛ ትንሽ ጠብቀኝ። እሺ እሺ በማ- ያ ቁጥር ላከው እሺ እሺ የእንትን የሲቪ ቁጥር ነው።
አይ ወደ በቁጥር ቴሌ ያ ብር ቁጥር ላከ።
የላኩት ስልሳ ስድስት መጨረሻ ነው የላኩለት ታውቃለህ?
እሺ እሺ ያ ወደ ብቻ የ- በ- እኔ የላኩት ማሴጅ አስገቢ አሁን።
እሺ እሺ እሺ እህቴ።
እሺ አባ ስለደወ